ሄሎ ጤና ይስጥልን ብሽ ቤት ጤና ይስጥልን። ውድድሮዋን ነበር የአምስት ሺህ ብር
የዛሬ ነው።
በአድራባቅ እሺ ይሄ ነው የብስት ቤት ቁጥር ነው የደወልክበት? እሺ አምስት ሺህ ወደ ቴሌብር ሙሳ ነው አሉ። እም፣ ይኸው አድርጌልሃለሁ። Approve ትንሽ ደቂቃ ብቻ ይገባል። እሺ አድርጌልሃለሁ። አመሰግናለን። እሺ ሌላ withdraw ያልሆኑ ብር- ብሮች ካሉ ስልክ አድርግልኝ ነው።
አይ፣ እዚህ ጋር ምንም የለም የሚያሳይ። ይሄኛውም ትንሽ ደቂቃ ብቻ ይገባልናል። ሌላ እስቲ ቆይ ልልክ። እዚህ ጋር የዛሬና የትላንት ምንም የሚያሳይ ነገር የለም። ሁሉም የገባ ነው የሚያሳየው። ካለ check አድርገህ ደውል፣ ችግር የለውም።
እሺ።
እሺ፣ እናመሰግናለን።